Hello ጤና ይስጥልኝ ቤተሰቤት ራሄል ነኝ። ባኮ የምንረዳው
ራሂል ትላንትና አሳልፍልሃለሁኝ ብላችሁኝ ገንዘቡን አየር ላይ ያስቀራችሁት እስካሁን አልደረሰኝም።
ምን ነበረ? withdraw ነው deposit ነው?
አረ withdraw ነው እንጂ deposit deposit deposit ከባንክ አዎ።
እሺ፣ ያው system አስቸግሮ ስለነበረ ነው። እሺ deposit ትላንትና እኮ ነው እኮ ልካለናል ማ- እንዴ? አዎ።
ትላንትና አዎ ልኬልሻለሁኝ።
እሺ፣ ማን የሚል ነው የቴሌግራም ስምህ?
ወገን ዳዊት ወገን ዳዊት አንዴ ኢንተርኔት የሚሰራልህ ከሆነ hi ትለኛለህ ስልኩን ሳዘጋው።
hi እኮ አልኩኝ እኮ። እሺ አሁን መልሼ ልበልሽ?
አዎ፣ አንዴ እሺ፣ እሺ። ዝጊው እሺ አንዴ እሺ